ሄሎ
ሄሎ ሄሎ።
አቤት።
እሺ፣ ሰላም ነህ?
እግዚአብሔር ይመስገን።
ደጀኔ ነኝ ከቱምሳ።
እሺ፣ ሰላም ነው።
ባነር ነግራሃለች አይደል? ደሜ
እሺ። አዎ፣ ለመች ነው የተፈለገው?
ለሮብ ወይንም ለሐሙስ ነው።
እሺ እኮ size ኡን እነግርሃለን ብላ አልደወለችልኝም። ከዛ በኋላ ሁለቱ size
እ
በርዝመቱ ስድስት ሜትር
እንደዚህ ሰፊ ነው ማለት ነው
እ ብዙ እንትኑ ብዙም ሰፊ አይደለም።
እ እ አም- አምስት ሜትር አድርገው እባክህ። ርዝመቱ እስኪ እዩትና ቦታውን በትክክል አይሻልም?
እ እንዲሁ በእንትን ነው በ እ ገሲንግ ነው እንትኑ አዳራሽ ውስጥ ነው እኮ እዛ ሲሄድ ደግሞ እንዳይሰፋባችሁ ምናምን ነው።
ነው አይደለም። ቆይ- መጀመሪያ ይታወቅ።
ቆይ ባለቤ- ባለቤቱን አገናኝሃለሁ።
እሺ እሺ